ጤና ይስጥልኝ ሪፖርት ነው እባክዎ ምንድን ነው?
ጤና ይስጥልኝ እናቴ እንትን ፈልጌ ነበረ በውስጥ መድቤ ለመጫወት ፈልጌ እኮ አልከፍት አለኝ ብር የለህም እያለ ባስገባም እንደዛው ምኑ ነው አልቆርጥ ያሉት?
እንትን ነው deposit ታደርግ እ
አልሰራ አለኝ
ምንድን ነው የሚሉት?
ብር የለህም ነው የሚለው
ምንድ እስቲ የሚሉትን ፎቶ አንሱና በቴሌግራም ይላኩልን።
ቴሌግራም ቻናላችሁ እኮ እንትን ብሎኝ ነው active አልሆን ብሎኝ ነው እንትን ነው የሚለኝ ብቻ ሲስተሙ ያ balance የሚያሳየው አለ አይደለ አሉ
እሱን ፎቶ ያንሱና በቴሌግራም ይላኩልን። ዋሌ የ wallet ችግር ነው።
okay አይደለ አዎ
እሺ ለ- እኮ የትኛው ቴሌግራም ቻናላችሁ ምን ብዬ ሁሉ ዜሮ ስፖርት ዘጠኝ ሰባት ስምንት
ቆይ አንዴ ልጻፍ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ አመሰግናለሁ እልክልሻለሁ አሁን እሺ